hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምንደውልዎት።
እሺ አቡ order አድርጎ አልመጣልዎትም ነበር ቢራ ውስጥ እጥረት ስላጋጠመ።
አዎ ነገ driver ኡ ሲገኝ እንላክልዎት? አዎ ነገ አ- እንላክልዎት።
እሺ ነገ የት ነው location የምንልክልዎት?
እዛው ባ- ባለው አርባ ስልሳ መሪ
መሪ
አዎ መሪ አርባ እሺ ስልሳ እሺ ነገ order እንል- ባደረግንበት ነው።
እሺ ነገ እንልክልዎታለን። መልካም ምሽት።
እሺ እሺ